hello hello hello ፍላይንት ስቶን ሆኖ ይስጥልኝ። ፍሊንትስቶን ነው ምን ልርዳዎት?
የፍላይንትን ስቶን ሆኖ
አዎ ፍሊንትስቶን ነው።
okay ሰላም ነው። አክሲዮን እየተሸጠ ነው።
አዎ አሁን ስምና ስልክ ምዝገባ ላይ ነን። ሐምሌ አንድ ላይ ነው ሽያጭ የምንጀምረው።
okay አክሲዮን አሁን ምንድን ነው?
ስምና- ምን አሉኝ?
ማብራሪያ ፈልጌ ነው እና አክሲዮኑን ብገዛ ምንድን ነው ጥቅሙ?
ያው ስለ ሙሉ መረጃው እ፣ ያኔ ሐምሌ አንድ ላይ ነው የምናሳውቁት።
እሺ ያው minimum ኡ ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን ብር ድረስ መግዛት ይችላሉ።
እሺ
ያው ፍሊንትስቶን አገልግሎ- አገልግሎቱ ምንድን ነው?
ፍሊንትስቶን የአፓርትመንት ቤት ሽያጭ ነው። ገንብተን ነው የምናስረክበው።
እሺ
ያው የዛ ከፍታ ተካፋይ ነው የሚሆኑት።
okay አክሲዮኑን ብገዛ ተ- እንትኑ ምንድን ነው? ኮሚሽን ብሩ ነው ፋይናንሱን ነው ማገኘው አዎ
ወይስ ቤ- ቤቱን የማግኘት እድሉስ ምን ያህል ነው?
ምንም አይነት ነገር ሊኖር ይችላል። ያኔ ነው በደንብ መረጃ የምንሰጡት ሙሉ መረጃ።
okay ነው።
አዎ አሁን አሁን ምዝገባ ላይ ናቸው።
አሁን ምዝገባ ላይ ነን።
okay እሺ ስሞትም አልበል
እኔ በርናባስ ነኝ።
በርናባስ ምን ላይ ነበር ማስታወቂያችን ያዩት?
በሚዲያ ነው የሰማሁት።
ቴሌቪዥን ላይ፣ ሬዲዮ ላይ፣ ምን ላይ ነው?
ቲቪ ላይ ነው ቲቪ ላይ።
ቲቪ ላይ። እሺ ሐምሌ አንድ ላይ ደውለን ሙሉ መረጃ እንሰጥዎታለን።
በቃ እሱ መረጃ ፈልጌ ነው። በቃ እሺ፣ እሺ፣ ዝርዝር ሀሳቡን እሺ፣ እናመሰግናለን። እሺ